የኢቢኤስ የመረጃ ማዕከል እባክዎ ምን ልርዳዎት
ትኬት ፈልጌ ነበር ለነገ ጠዋት።
የት ወዴት ነው የፈለጉት?
መቀሌ፣ አዲስ አዲስ አበባ መቀሌ።
እሺ ደርሶ መልስ ነው ወይስ መሄጃ ብቻ ነው?
አይ፣ አይ፣ አይ፣ መሄጃ ብቻ።
እሺ ለአንድ ሰው ነው የፈለጉት?
አዎ፣ እሺ ዋጋውን አይቼ አንድ ጊዜ ልንገሮት፣ ይጠብቁኝ መስመር ላይ።
እሺ፣ መቀሌ ነው ያሉኝ አይደል?
አዎ፣
እሺ ለነገ ነው መነሻ።
አዎ።
እሺ ወደ ጠዋት ነው የሚፈልጉት ወይስ ወደ ከሰዓት ጠዋት፣ አካባቢ?
ጠዋት ጠዋት።
የመጀመሪያው በጠዋቱ አስራ ሁለት ሰዓት ከሀያ አዎ፣ አስራ ሁለት ሰዓት ከአምስት ላይ ያለ ጠዋት አዎ፣
እሱ ይሁንልዎት።
ይሁን።
እሺ እሱ ዋጋው አራት ሺ ዘጠኝ መቶ ስልሳ ሰባት ብር ነው።
አራት ሺ ዘጠኝ መቶ ስልሳ ሰባት ብር
Okay። እንዴት መቁረጥ እችላለሁ? አሁን እዚሁ እኔ book አድርጌልዎት እ፣ አከፋፈሉን ደግሞ ሁለት option አለዎት። አንድ ወደ እኛ account ልከው እኛ መክፈል እንችላለን። ሁለት ደግሞ አ መክፈያ ኮድ ልከንልዎት እርስዎ በሚመቸዎት ባንክ ባንክ መክፈል ይችላሉ።
Okay አይደለ? እሺ
የቱ ይሻሉታል?
እ፣ እዛ book አድርጉኝ እናንተ።
እሺ እሺ። so አንድ ጊዜ ሙሉ ስም ይነግሩኛል?
አ፣ ሚዛ- እ፣ ደስነት ብርሃኔ ደሳለኝ ደስነት- ብርሃኔ እህ እህ።
ደሳለኝ ደሳለኝ ብርሃኔ
ደሳለኝ ብርሃኑ
ብርሃኔ አ፣ ብርሃኔ። እሺ ብርሃኔ ማን?
እ፣ ብርሃነ አብርሃም አብርሃም አ
አብርሃም። እሺ ይሄን የደወሉበትን ስልክ ቁጥር ልጠቀመው text እንዲደርሶት።
No ሌላ ስልክ ቁጥር ልስጥ ዜሮ ዘጠኝ እሺ ዘጠኝ ዜሮ ስምንት ዜሮ ስምንት ዜሮ ዘጠኝ እሺ ስልሳ ሰማንያ ሶስት ስልሳ ሰማንያ ሶስት ዜሮ ዘጠኝ ዜሮ ስምንት ዜሮ ዘጠኝ ዜሮ ስልሳ ዘጠኝ ሰማንያ ሶስት ስልሳ ሰማንያ ሶስት እሺ እ፣ Sheba Miles አሉት እንዲሞላሉት የሚፈልጉት
እ እ Sheba Miles ቁጥር አሉት እንዲሞላ የሚፈልጉት እ፣ ቁጥር የለኝም እ፣ ሼባ ማይልስ
ሴባ ማኝ የለኝም አሁን ወደነገሩኝ ቁጥር ይኸው text ልከናል። መክፈያ ኮዱን ለሚቀርባቸው በማንኛውም ባንክ ሄደው ክፍያ መፈጸም ይችላሉ።
እሺ ሌላ አሁን ምረዳዎት አ- ነገር አለ?
በቃ ሌላ ምንም የለኝም እሱን ብቻ ነው በዚህ እ።
ቁጥር ልሙላ ማለት ነው አዎ አዎ፣ አሁን በላኩሎት ኮድ መክፈል ይችላሉ።
ከዛ አስራ ሁለት ሰዓት ላይ እዛ መድረስ አለብኝ አለ አስራ ሁለት ሰዓት ከአምስት ስለሆነ በረራችሁ አስር ተኩል ነው